ጤና ይስጥልን ምርት ቤት
ጤና ይስጥልኝ። ሰላም ነው ሰላም ነው?
አለን። ትኬት ቸክ ለማድረግ ፈልጌ ነበር።
እሺ ንገረኝ።
አስራ ሁለት ሰባ ዘጠኝ
እሺ ሰባ ዘጠኝ አስራ ሁለት ሰባ ዘጠኝ
እሺ
ሰማንያ አምስት ስልሳ ሶስት
ገና ያላለቀ ጨዋታ አለ። እሺ
ይሄ ያው ነው አንድ የመጀመሪያው እ የመጀመሪያው ነው።
አዎ
ስንት ላይ ስንት ነው ይታያል?
የመጀ- የመጀመሪያውማ አሸንፎ green ነው።
win ነው። ሁለተኛው የመጀመሪያውን አሸንፏል። ሁለተኛው ገና ነው። እሺ ጠብቀው።
ስንተኛው አንድ ላይ ደቂቃ ደረሰ?
update የሚሆነው አንድ ላይ ነው። ወንድሜ ትንሽ ጠብቀው።
እሺ እሺ እሺ እናመሰግናለን።
እሺ